ጤና ይስጥልን ቤተሰብ
ሰላም ነሽ?
ሰላም እንዴት ነህ?
የሰው ሌባ የሰርቃለው በናት የቴሌ ብር ድስትበት የሁለት ሺህ ገባ
እሺ አንዴ መስመር ላይ ጠብቀኝ ቆይ ቆይ ቆይ በናት አንዴ አንዴ ላስተላልፍልህ እሺ
ሌላ ሰው የሰርቃለው በናት ሁለት ሺህ
ሄሎ ሄሎ ሰላም ነው ሰላም ነሽ በናት አለን አለን
ሰላም ነው
ምን ልርዳህ ወንድሜ
ገንዘቡ ይሰርቃለው በናት
ገንዘብ ተሰረክ አዎ ስንት ብር ሁለት ሺህ
መቼ
የቢስት ብር ጨዋታ ነው እ ቢስት ብር መቼ ነው
ሌላ ቴሌ ብር
መቼ ነው መቼ ነው እዚህ ድሮ ያደረግከው
የአካውንት በቢስት ብር ቅድም ደውለህ ነበር አይደል ያ አናግሬህ ነበር አይደል አልነገሩም በናትሽ እኮ እኔ እኮ አይቼልህ ማለት ነው በአራት የነበረው ትራንዛክሽንህ withdraw ሁለት ሺህ ብር የለም deposit ነው deposit ደግሞ ገብቶልህ ተጫውተህበት ነው እንጂ withdraw ያልክ ከቤስት ቤት ያወጣኸው ብር የለም ነው no no no withdraw no
እኮ withdraw ማለት ከቤስት ቤት ወይ ወደ ቴሌብር ወይ ወደ CBE የምታወጣበት ነው አይደል ቴሌ ቴሌ ብር የቤስት ቤት የጥረው ይገብታል
እስኪ ቤስት ቤት ስልክ ንገረኝ እሺ
ንገረኝ ስልክህን
ስልኩ እ
ኤበር ሰባ
እ ዜሮ ዘጠኝ እሺ አስራ አምስት አስራ አምስት እሺ ዘጠና ሰባት
እሺ ሰላሳ ስምንት
ቀኑ መቼ ነው ወንድሜ? ቀኑ ቀኑ
እ
ሁለት ሺህ ነው የድስትበት ቀኑ ቀኑ ቀኑ
እ ቀኑ ማለት ነው በናትሽ በስንት
ያ ማ የምሓት ቀኑ ዲሴምበር ስንት ነው?
አዎ ዲሴምበር የትና waxay ahayd December afarti December አራት አራት አራት አራት December December አራት ነው?
የትናት ኤት የማታ የትናት ና
እሺ ቆይ አንዴ ስማኝማ አዎ
ትላንትና ሁለት ሺህ deposit አደረግክ ወደ ቤስት ቤት አስገባህና እሺ ዛሬ ደግሞ ሰባት መቶ ብር አወጣክ አይደል?
የሽንት መርካ ቢስት ቤት አንድ ሺ ሶስት መቶ አለ
አይደለም ስማኝ፣ እም፣ deposit ያደረግከው ብር አለ አይደለ?
እህም፣ ከዛ deposit ካረክ በኋላ እህም፣ ተጫውተህበት withdraw ያደረግከው ሰባት መቶ ብር ነው። ሁለት ሺህ ብር withdraw ያደረግከው የለም ነው።
ሁለት ሺ የለም አዎ ስንት ነው?
ሌላ withdraw ያደረግከው አንድ ሺህ አምስት መቶ ነበር፣ እሱ ገብቶልሃል።
እሱን ያን- እኔ እኔ እኔ ነብ- አለ አንድ ሺ አምስት መቶ እሱ ገብቶልሃል።
ሌላ አተ ቁጥርኩም ቁጥር ሀየ ይል ነገሩ ቁጥር ኩበናት
አባቴ ሌላ ሰው አይደለም የወሰደብህ፣
ሌላ ሰው
ሌላ ሰው አይደለም የወሰደብህ። አንድ ወይ ሺህ አምስት መቶ ማለት ነው።
እ- እ- እኔ በቴሌ ብር አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት ላይ ገብቷል።
ገብታል አዎ ቴሌ ብር ላይ አንድ ሺህ አምስት መቶ ብር ገብቶልሃል። ትላንት ያደረግከው
ማታ ነው ትላንትና ማታ ያደረግከው አንድ ሺህ አምስት መቶ እህም፣ እሱ ገብቶልሃል። ከዛ በፊት ደግሞ አንድ ሺህ ብር አድርገህ ነበር፣ እሱም ገብቶልሃል እሺ ወደ ቴሌ ብር። ስለዚህ ያልገባ ብር የለህም፣
እ፣ ብስት በት የለም ጨዋታ ያልገባ ብር የለህም አባቴ።
አየዋ ይህ ሌላ ይሰርቃለው ሰውዬ ነው ሁለት ሺ ነበርኩ ሌላ እ፣ እ፣ ሰው ይሰርቃለው በናት ሌላ የተሰረቀ ብር የለም። አዎ የተሰረቀ ቢሆን እዚህ ጋር ያሳየኝ ነበርና
ሁለት ማንም ሺህ- አልሰረቀብህም። አንድ ሺህ አምስት መቶ ብር withdraw አድርገሃል ትላንትና፣ እሱም Withdraw?
ገብቶልሃል። አዎ እህም።
ገብቶልሃል፣ እሱም በቴሌ ብርክ።
የለ- ቴሌብር ገብታል አዎ
هي መቼ የት ይጓርባ
ትላንትና አይደለ withdraw ያደረግከው ማታ። አሁን ቴሌ ብርህን check አድርግ። በቃ አንድ ሺህ አምስት መቶ ብር ገብቶልሃል።
ማታ ማታ ቸኮናት
ማታ withdraw አደረግከው አይደለ አንድ ሺህ አምስት መቶ ከዛ ገብቶልሃል ቴሌ ብርህ ላይ እና ዜሮ ዘጠኝ አስራ አምስት አስራ አምስቱ ላይ ስልክህ ላይ ወደ ቴሌ ብር ልከኸዋል ገብቶልሃል።
እብር ሰባ ዜሮ ዜሮ ዘጠኝ ዜሮ ስድስት ሰው ይሰርቃለው ማ ነው አይ የተሰረቀ ብር የለህም ወንድሜ።
ማታም ሰኪናትና ማታ ማታ ማታ አልተሰረክም፣ ማታም አልተሰረክም። የተሰረቀ ብር የለም
የት መርካ የት አለ አወ አይደለም። ስማኝ ማንም የሰረቀ ሰው የለም። አንድ ሺህ አምስት መቶ ግን withdraw አድርገህ ወደ ቴሌ ብር ገብቶልሃል።
እሺ ይመልሳለው በናት እኔ ቋንቋ ችግር ነው በናት እሺ ቅርታ እሺ ወይ ቋንቋ የሚችል ሰው አገናኘኝ። እሺ እሺ አያ እሺ መልካም